hello አይሰማም? hello አይሰማም?
hello hello
hello አቤት ይሰማኛል።
አሁን ይሰማኛል። ማነኛልሽ?
ሰላም ነኝ አዎ ሰላም ሰላም ነው
አለው። እንዴት ነህ?
አለው። እግዚአብሔር ይመስገን። ሁለት order ሆነብኝና ተቃራኒ አቅጣጫ ሆነብኝ። አንዱ ነው አውጪልኝ።
እሺ ንገረኝ order ነበርክን?
እ እሺ ስልሳ ሰባት ሰባ ሶስት
ስልሳ ሰባት ሰባ ሶስት
እና ስልሳ ስምንት አስራ ስምንት
ስልሳ ስልሳ አስራ ስምንት
አዎ
አትዝጋሽ ክፍል ጠይቅልህ እሺ